ጤና ይስጥልን ዋሽንግተን የጤና ማዕከል
steroid injection አላችሁ እንዴ?
ምን አሉኝ?
steroid injection
ሄሎ አይሰማም?
አሁን ይሰማኛል።
steroid injection አላችሁ አላችሁ ወይ?
steroid injection አ
ይቅርታ አልገባኝም። ጥያቄዎች
ሄሎ አቤት እንዴት ነሽ?
አለው እንዴት ነሽ?
injection steroid injection ፈልገን ነበረ። injection አትሰጡም?
እስኪ ልደውልልሽ contact አድርጌ እሺ